Hello.
Hello, ጤና ይስጥልኝ።
ጤና ይስጥልኝ። Hello።
ይሰማል ደንበኛችን።
አዎ፣ አዎ፣ አዎ።
ምን ልርዳዎ እባክዎን?
ከዚህ ገትራ ኮንዶሚኒየም ነበር እና ኦክሲጂን ይሄ ትቦ መተላለፊያው እህ፣ እሱ ተቀዶ እና ስራ ትንሽ ተቸገርን እ ተቀዶ እያስተነፈሰቦት ነው።
አዎ፣ አዎ። ቅድም ደውዬ እዛ ደግሞ እኛ እዛ አርባ ስምንት ቤቱን ነበር የምናውቀው እህ፣ በዚህ ስልክ ደውሉ ብሎ ቅድም ሰዓት ጀምሬ ብደውል ብደውል እምቢ ብሎኝ ነው።
ቅድም ሲደውሉ አልሰራለትም ስልኩ።
አዎ፣ አዎ።
እሺ ደንበኛችን፣ ይቅርታ ስለተፈጠረው ችግር።
ከሰዓት ጀምረን ነው። አዎ።
እሺ የ BG ID ዎትን ይነግሩኛል? የ BG ID መለያ ቁጥር አርባ አንድ ዘጠና ዘጠኝ
አርባ አንድ ዘጠና ዘጠኝ ብቻ ነው አዎ።
ወይስ ሌላም አለ?
ቆይ እስኪ ቆይ check ላድርግ። ለማን ነው? ይህ አታውቃችሁ? እሺ፣ በይ። ይቅርታ እሺ ችግር የለውም ደንበኛችን።
ዘጠና ዘጠኝ አርባ አንድ ዘጠና ዘጠኝ አርባ አንድ አዎ ወንዴ ስጋ ቤት ጎተራ ኮንዶሚኒየም እሺ እየፈለግኩሎት ነው። መስመር ላይ ጠብቁኝ አንድ ጊዜ።
እሺ ምንድን ነው ሌላ በስልኮት የተላከሎት የለም code የ BG ID የሚል
ID ውን እኮ ነው የ BG ID ይሄ ነው
ይሄ ነው እ ወይ ስልክ ቁጥሩን ይነግሩኛል? የተመዘገበበትን ዜሮ ዘጠኝ ሀያ አንድ ሀያ አንድ
ሰባ ዘጠኝ
ሰባ ዘጠኝ ሰማንያ አራት ሰላሳ ዘጠኝ ይቅርታ ድ- ሰባ ዘጠኝ ዜሮ ዘጠኝ ሀያ አንድ ሰባ ዘጠኝ ሰማንያ አራት ሰላሳ ዘጠኝ
ደንበኛችን አሉ አሉ መስመር ላይ ይሰማዎታል?
አዎ አዎ እሺ እ ሀያ አንድ ሰባ ዘጠኝ ከዛ በኋላ ያሉልኝ ምን አልሰማሁትም።
ዜሮ ዘጠኝ ሀያ አንድ ሰባ ዘጠኝ ሰማንያ አራት ሰላሳ ሰባ ዘጠኝ ዘጠኝ ሰማንያ አራት ሰላሳ ዘጠኝ ይቅርታ ደንበኛችን ይሰማዎታል? ድምፆት ይቆራረጣል።
እሺ ዜሮ ዘጠኝ ሀያ አንድ hello hello።
ደንበኛችን ይሰማዎታል? ድምፆት ይቆራረጣል።
ይኸው ወጣሁኝ ስራ ቦታ ነበር እሺ ሀያ አንድ ሰባ ዘጠኝ ሰማንያ አራት
ሰማንያ አራት ሰላሳ ዘጠኝ ሰላሳ ዘጠኝ እሺ መስመር ላይ ጠብቁኝ አንድ ጊዜ ይህ የተመዘገበበት ስልክ ነው አይደል ቤቱ የተመዘገበበት አዎ።
ስልክ እሺ አ እሺ እየፈለግኩሎት ነው እሺ እየፈለ- ወንዴ ስጋ ቤት ነው ያሉኝ አይደል አዎ ደንበኛ?
ወንዴ ስጋ ቤት አዎ እሺ አግኝቻለሁ። ለሌላ ጊዜ ግን ይሄኛውን አዲሱን BGI ID የያዙት ልንገሮት የሽ አርባ አራት cash አሉ እሺ
አርባ አራት
ሀምሳ አራት ሰላሳ ሰባት ሀምሳ አራት ሰላሳ ሰባት
ሰላሳ ሰባት እሺ አዎ እሺ ይሄ ነው?
ደንበኞች አዎ ይሄ እሺ።
ነው እ አሁን ሙሉ ስሞትን ይንገሩኝ
ወንደሰን ኃይለማርያም አምዱ
ሌላ ተቀያሪ ሲወቱ ጋዝ አሉት ሌላ አሁን የሚጠቀሙበት አዎ አሉት አዎ ያኛው ግን ያስተነፍሳል አይደል ወይስ እ፣ አ ከሲኦቱ ጎማው ላይ የሚወጣበት- እኮ ነው እኮ ማስተንፈሻው ጎማው ተቀዷል።
አሀ ጎማው ማስተንፈሻው ነው የተቀደደ አዎ አዎ እንጂ ኦክሲጅን የለውም።
እሺ እየመዘገብኩሎት ነው። መስመር ላይ ጠብቁኝ አንድ ጊዜ።
እሺ እሺ ስልክ ቁጥር በዚሁ ልመዝግብ አይደል ደንበኛ?
አዎ በዚሁ በዚሁ እሺ እሺ እሺ እሺ ደንበኛችን መዝግቤልዎታለሁ። ለሚመለከተው ክፍል አስተላልፌያለሁ።
እሺ ሌላ አሁን ምረዳው ይመጡልናል።
ነገር አለ? እ፣ ይመጡልናል?
በሁለት ሰዓት አሁን ከስራ ሰዓት ውጪ ነው አሁን የደወሉት እ፣ ያው ከአስራ አንድ ሰዓት ተኩል በኋላ ነገ ይመጡልዎታል። ነገ ወይ ደግሞ ሰኞ ካልተቻለ እ፣ ሰኞ ነው የሚመጡት። እኔ ግን አስተላልፌያለሁ።
ስራ በቃ እኮ ምን ማለት ነው? እ? እ?
ደንበኛችን ሰምተውኛል።
አዎ ስራ ቆምን ማለት ነው።
እ፣ አሁን የደወሉበት ሰዓት ነው። እ፣ እኔ ግን አስተላልፌያለሁ። እ፣ ከቻሉ ሊመጡ ይችላሉ። ግን አሁን ስራ እሺ፣ የሚያቆሙበት ዶክተር።
ሰዓት ነው። እሺ እ?
ሌላም ረዳውት ነገር አለ?
የለም እሺ፣ ስለ ደወሉ የለም።
እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ